ጤና ይስጥልን ማኒ ባባ። ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳዎት?
መኪና ፈልጌ ነበር። ቦታው የት ነው? ቅድም ቲክቶክ ላይ አይቼው።
ምን አይነት መኪና ነው የፈለጉት አባት?
ቱዌልት
ትዌልቲ አዎ፣
አለን አባት። ፓስተር branch ኣችን ላይ አለን።
የት ነው አካባቢያችሁ? የት ነው? ወደ አዲስ አበባ ፓስተር ፓስተር አባት ወደ አዲሱ ገበያ የት ነው ትርሶ?
አዲስ አበባ ደብረ ዘይት።
እኮ ሲመጡ ይደውሉልና።
ነገ እመጣለሁ። ነገ ሊመጣ ነው ጠዋት።
እ- እሺ እኮ ነገ ጠዋት ሲመጡ ይደውሉልን። ችግር የለም በዚሁ ስልክ አዘጋጅተን እንጠብቆታለን መኪናውን።
የሚሸጠው ልጅ አለ። አንድ ሺህ ብር ተብሎ ሰጥቼዋለሁ። አንድ ሺህ ብር ለማን ነው? ቶፊቅ ኖ ሐምዛ ሐምዛ ሽቶ የሚሸጥ ጎረቤት አንድ ሺህ ብር ያደርጋል።
እንደ- ኧረ አረ- ሄደሽ ደግሞ እኔ አልረሳም።
አልነገርሽኝም። አሁን አላውቅም ነበር። አይ እንደዚህ ንገሩኝ።
አይ መዝግቤ ነው እኮ መዝግቤ